ጤና ይስጥልኝ።
ጤና ይስጥልኝ።
አቶ አማን ኖት?
አዎ።
ከአሪፍ ፔይ ነበር የምደውለው ደንበኛችን።
ከአሪፍ ፔይ?
አዎ ደንበኛችን አሁን ደውለው አስመዝግበው screenshot ቴሌግራም ላይ ልከውልን ነበረ።
okay አዎ።
እሺ እና ምን ሆነ?
የሚጫወቱበትን betting ቤት ሊነግሩኝ ይችላሉ? ደንበኛችን ይቅርታ።
ሁሉ ስፖርት ነው።
ሁሉ ስፖርት ነው።
አዎ።
ምናልባት ሌላ betting ቤት ከተጫወቱ ደንበኛችን
ስፖርት ነው።
ሁሉ ስፖርት ነው የሚጫወቱት።
አዎ።
እሺ ደንበኛችን አይተን ስንጨርስ እናሳውቆታለን።
እሺ እሺ።